ወደ ዘጠና አንድ ይሄ ማን ነው እናቴ? ጤና ይስጥልኝ ዶንክቲቭ hello hello ሰላም ጤና ይስጥልኝ
የአብሮ ይስጥልን።
አለን እግዚአብሔር ይመስገን
አንድ ድንቅ ልጅ ለማስመዝገብ ነበር እሺ ይቻል የህፃኑ እድሜ ስንት ነው ስድስት ዓመት ይቅርታ እኛ እየመዘገብን ያለ ነው አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናትን ነው ስለ ደውል እናመሰግናለን መልካም ቀን
አሁን በአንተ አረ